Hello, José Luis.
ሁላ ሴት እንትን ተቃራኒ ውድድር ይዤ ነው እሱ ሁለት ነው የምጠረኝ።
ዘጠና አንድ ሰላሳ ስድስት ዘጠና አንድ ሰላሳ ስድስት ሰላሳ ስድስት እና ዘጠና አንድ ሰላሳ አምስት ሰላሳ ስድስት እና ሰላሳ አምስት አ አ- አ
እሺ ደሳነ አ- ከፊጋ ሂልሳይድ ወሰን እሺ እና ከሰሚት ደግሞ ስሚት ካምፕሪጅ እዚሁ ጠብቄ ዲስ ልጠይቅልህ ደስታ
እሺ።
hello ደስታ ወይዬ የበ- ደስታ በርገር ቤዙ ወጥቷል
እሺ እሺ በርገር ቤዙ ወጥቷል እሺ እሺ እሺ የወሰኑን እሺ እሺ።
እሺ ቻው ቻው።
ቻው።